આજે છે ને આવતા En ગયા una traición fris karana iba com ለዛው
ኤፍሬም ትውዱ የሚል ካሸረ ኤፍሬም ትውዱ አረካ የሚል ያረካው
ኤፍሬም ሶዶ ትናንት ሙሉ ቀን እ ኤፍሬም ትውዱ አዎ።
አሁን ደውለህ ነበረ ኤፍሬም?
ደውዬላችሁ ነበር። አዎ ለብሩክም ኤጀንት በብሩክ በኩል ነበር።
አዎ ብሩክ አዎ ትናንት ሙሉ ቀን አልሰራም። አዎ ትናንት ሙሉ ቀን አልሰራም። ዛሬም እምቢ ብሎኛል። ሎግን ብሎ ብቻ ይገባል፣ ግን ፈለግ ፍላየር ላይ ምናምን ውስጥ ጨዋታዎችን እንትኖችን አያሳይም፣ አያስገባም ውስጥ።
ትኬትም እያወጣላችሁ አይደለም?
አዎ አይወጣም። አዎ
እሺ ይኸውልህ አሁን check እያረ- እያረ- እያረግነው ነው። እሺ ችግር የለውም ይስተካከላል። እ፣ ሌሎችም comment ስለደረሰን እናስተካክለዋለን። እሱ ሌላ ቦታም እንግዲህ አይነት issue ስላለ ማለት ነው።
አዎ ትናንትና ሙሉ ቀን customer እንደዚህ ጠብቆ ምናምን አዎ አልሰራም ሙሉ ቀን። ከዛ ጠብቆ አጡና እሺ በደንብ በእናታችሁ check አደረጉልኝ። እያስቸገሩ ነው እዚህ ካስተመሮች ደግሞ መጥተው እሺ እሺ፣ ጠብቀኝ አንዴ መስመር ላይ ጠብቀኝ።